እንዴት ከሻራዳ የቀለጥሽው መንደር የቀለጥሽው መንደር አያልቅብሽ አንቺ ትዝታሽ ቢነገር አያልቅብሽ አንቺ ትዝታሽ ቢቆጠር እናና ዘመዴ እናና ዘመዴ እናና እንደምነሽ እናና እንደምነሽ አርግኛ ከፎ ክፉ አርግኝ ሳም ሳም እናት እንደሌሉ እንደ ስስት